ሄሎ
ሄሎ ጤና ይስጥልኝ ኪንግ ጂፕሰን አዎ ኪንግ ጂፕሰን
እሺ ሀዊ ይባላለሁ ከ We Plus Technology Solution ነው የምደውልልዎት ከየት We Plus Technology Solution እሺ ድርጅታችን We Plus Technology Solution አዲስ መተግበሪያን በመያዝ ወደ ገበያ መጥቷል እሺ
በዚህ መተግበሪያ ላይ ሀምሳ የተለያዩ አገልግሎቶችን በአንድ ላይ ማግኘት የሚያስችል ሲሆን ከተመረጡት አገልግሎቶች መካከል home painting አንደኛው ነው እና
እሺ በእርሱ ስር የእርሶም ድርጅት ምርትና አገልግሎቱን በነጻ ለሰዎች ተደራሽ እንዲያደርግ ጋብዘነውታል
እሺ በነጻ አዎ በነጻ ነው register የሚያደርጉት
ምንድን ነው የምናስተዋውም በነጻ እንዴት በዚህ ዘመን አይከብድም እኛን በኋላ እንዳታሳቅቁና እ፣ ችግር የለውም በእርግጥ መተግበሪያችን አዲስ መተግበሪያ ነው እ፣ እ፣ ልክ ራይድ እ፣ አሁን የታክሲ አገልግሎት ይሰጣል አይደል ለምሳሌ አ ልክ እንደዛ የእኛም ድርጅት የራ- የታክሲ አገልግሎት ይሰጣል ከታክሲ አገልግሎት በተጨማሪ ግን የተለያዩ ሀምሳ አገልግሎቶችን ይሰጣል እነዚህም home cleaning carpenter catering ዱር- tour guide ኩ- እ፣ computer repair car rental እና የተለያዩ ሀምሳ የሚደርሱ አገልግሎቶችን ይሰጣል እና ከእነዚህ መካከል home paint አንደኛው ነው ሰዎች እናመሰግናለን እንግዲህ እንደዚህ ስለጋበዛችሁ እኛ ነበር መፈለግ የነበረብን እናንተን እናንተ ደግሞ አገኛችሁ
አዎ የድርጅታችንም አላማ ለብዙ ሰዎች ተደራሽ መሆን መሆን ነው እና application link ኡን በዚህ ስልክ መላክ እችላለሁ
ይቻላል በቃ አሁን በ message እልካለሁኝ አመሰግናለሁ እሺ እኛም እናመሰግናለን እሺ